Welcome, Ms. Moon. Yes. Hello. ሄሎ ሄሎ ጤና ይስጥልን። ሄሎ
ማስታወቂያ አይቼ ነው የደወሉልሽ እና እሺ፣ አሁን ይሰማል ድምጾት። እሺ፣ በአምስት መቶ ብር አክሲዮን ይግዙ አሉ እና ትርፋችን ነው።
እ ይቅርታ አንዴ መልሼ በሌላ ስልክ ልደውሎት ይቆራረጣል በጣም እሺ እሺ